ጤና ይስጥልኝ። ሁሉ ስፖርት በኮም ልርዳዎት
ሰላም የኔ ከ system አችሁ ወደ ቴሌ ብር transfer አድርጌ ነበር እና እሺ
successful ይላል ግን ወደ ቴሌ ብር አልገባልኝ።
እሺ እሱ successful የሚለውን screenshot አድርገው ቴሌግራማችን ላይ ላኩልን።
ልክ የላ- ልክ ያለኝ ግን ያያችሁት አይመስለኝም።
መቼ ነው የላኩት?
እም፣ ትላንት
ማለበን
ሚሃ ሚሃ በሚል እ?
ሚሃ በሚል ቴሌግራም account
አይ፣ አልሰማሁትም።
ሚሃ በሚል ሚሃ?
ቴሌግራም account M I H A
እሺ ስንት ነው? አራት መቶ ሰባ ስምንት ሰባ ስምንት ብር ነበረ።
እሺ እናስተላልፍሎትና ሲስተካከል እዛው ቴሌግራም ላይ እንመልስሎታለን። ይጠብቁ።
እሺ እሺ